ጤና ይስጥልኝ ቤት ቦራ ነኝ ከወልድባ
ሲር ውትድረው አልቻለው አንቺ እ
ውትድረው እሺ ከዛ አልገባም እስካሁን ቴሌር ላይ አልገባልን በሳንቲም ፔይ የተጠቀምከው አዎ እሺ በጣም ብዙ ትራንዛክሽን ስላለ ነው እሺ ይገባላል ትንሽ ጠብቀው
አይ ካንሰል ለማድረግ ፈልጋ ነው ሌላ ድባውት ይላል አዎ ማለት ከኛ አይደለም ችግሩ አባይ ቤት ቤት ችግር ስላልሆነ እኛ አሳውቀናቸዋለን እነሱ እነሱ እስከሚያስገቡን ድረስ ትንሽ ጠብቃቸው
ከቴሌ ብር ጋር አልጠጥረው እ
ከቴሌ ብር ነው ችግር ያለው አይ ነው ሳንቲም ፔዮች ጋር ነው
እና እናንተ አሁን cancel ማድረግ አትችልም cancel ማድረግ አንችልም already ከኛ ስለወጣ ብሩ cancel ማድረግ አንችልም ግን እነሱ እያስገቡ ነው ትንሽ ጠብቃቸውና ያስገቡልሃል በአንድ እንግያ ነው አዎ አዎ ይገባላል እሺ አባ ትንሽ ጠብቀው